ሄሎ
ሌላው
አቤት፣ ጤና ይስጥልኝ። ሄሎ ሂታም አብዛ ነኝ። የባኩ ምን አይነት የጉዞ መረጃ ልንገሩ?
ሌላው
አቤት፣ ዘበኛችን
አይሰማም።
ይሰማል።
አዎ፣ ወደ ውጭ ቪዛ ለመጀመር ነበር።
ይህ ተገር
በቃ በቃ ዝም ለስራ ለመጀመር ነበር ማለት ነው።
ይህ ተገር
ወደ ካናዳ።
እሺ፣ ደንበኛችን ከዚህ በፊት ሄደው ያውቃሉ?
አይ አናቱ
እሺ፣ ደንበኛችን job offer ማግኘት አለቦት። መጀመሪያ ላይ የስራ እድል እንዳለና እንደሌለ ስራን ማግኘት አለቦት። ስራውን ምን የሚያገኙት ደግሞ job bank dot com ብለህ search ስታረ- ብሎ search ሲያ- ሲያረጉ ያገኛሉ። ኦንላይን ላይ ነው ማግ- የሚያገኙት። ደንበኛችን ይሰማል?
አዎ
እሺ job bank ላይ እ በየአመቱ የሚወጡትን አለ ካምፓኒዎች ስ- የስራ እድል እዛ ላይ ያገኛሉ። እዛ ላይ ሞልቶ ከጨረሱ በኋላ ነው አፕላይ ማድረግ የምችሉት። ደንበኛችን አስ- አሴት ጆብ ኦፈር